ጤና ይስጥልኝ። Hello ቪዛ ጅዴ ነኝ። ባካሁን የጉዞ መረጃ ልስጡ።
ሰላም ነው?
ደህና ደንበኛቸው እግዚአብሔር ይመስገን። የ- የሮማንያ የሮማንያ work visa ፍቃድ ይዘህ
እሺ ከ- የሮማንያ ስራ ፍቃድ ይዘህ ከቡካሬስት
የሮማንያ work work- visa ይዘው እሺ
ከቡካሬስት ዋና ከተማ ማለት ነው እሺ ከቡካሬስት ወደ ፍራንስ train አለ የለም? መሄድ ከሄድ ይቻላል አይቻልም? እሷን check ከሮማንያ